ጤና ይስጥልኝ። hello ቤዛ ኩላይሜ ባኮት ነው የተጉዞ መረጃ ልስጦ።
hello hello፣ አይሰማም?
አይሰማም እንዴ?
ይሰማል። ደንበኛች ምን አይነት የጉዞ መረጃ ፈልገው ነው?
የ- የቻይና ቻይና
ቻይና ቻይና ቻይና አዎ፣ በምን ነበር መሄድ የፈለጉት? እዛ
ወደዛ ላይ መሄድ በምን ቪዛ? በትምህርት፣ በስራ፣ በቢዝነስ ወይስ
አይ ለትምህርት ነው።
በትምህርት?
አዎ apply አድርጓል ከዚህም በፊት?
አ apply አድርጓል ከዚህም በፊት?
አይ እስካሁን የሞከርኩኝ ነው።
እሺ፣ apply የሚያደርጉበትን website ልንገሩት ደንበኛችን።
እሺ እሺ፣ አንዴ ያዙ፣
አ አንዴ ያዙ website ኡን እሺ
www
እህ
dot
እህ CU
እህ
CA
እህ S
እህ dot CN
እሺ እዚህ ላይ apply ማድረግ ይችላሉ።
እሺ እሺ፣ ደንበኛ
እ እንትን ነው ሰ- ከረሳሁት ልደውልልሽ
ምን አሉ ደንበኛችን?
ከረሳሁት ልደውልልሽ ወይ ያው ይችላሉ።
እሺ